ጤና መንግስት ቤት ይጎራ ነኝ። በኮምን ልርዳው
ቤት ቤት የሆነ ወደ ቴሌ ብር ልካው ብዬ ሳላቅ ወደ ቮቸር ኮድ ላኩት እሺ እና ለመመለስ ነበረ።
እሺ ብሩ ይመለሳል። ኮዱ አለ አይደለ?
ኮዱ የቮቸር ኮዷ
አይሚ የወጣበት
ይኸውልህ አካውንት ሂስትሪ ይላል አይደለ? ስትገባ ፕሮፋይልህ ላይ account history የሚለውን ስትነካው history ና voucher history የሚል ያመጣልሃል። voucher history የሚለው ላይ ስትገባ ያወጣህበት ቀንና amount ኡን የያዛለች አንድ አራት ማዕዘን ነገር እዛ ላይ voucher code የምትላለች።
ያወጣሁበትን ቀን መጻፍ አለብኝ።
አይ አትጽፍም፣ ይዘረዝርልሃል ወደ ታች ብዙ ይዘረዝርልሃል እና አንተ ሁለት ቀኑና አባ ብሩ ነው ያለው እና አለ አንደኛው ብቻ ነው ያለው።
እሺ ቀኑ ቀኑና ብሩ አለ ራሱ ነው አይደለ? ዊዝዶ ያረከው ብር ነው አይደለ?
አዎ ስለዚህ ኮድ የሚል አለው አለ